ይገዛዋል ብለውኛል ሄሎ
ሄሎ ሄሎ አማኑኤል እ የት ነው ያለኸው የት ብራንች አምሮኝ የት
እዛ ፒያሳ ነው።
ፒያሳ አይደለም እኮ አራት ኪሎ ነው አማኑኤል
አምሮኝ አራት ኪሎ አለል አራት ኪሎ እኮ ነው ታዲያ ይሄ
አምሮኝ አራት ኪሎ አዎ
ምኑ ጋር ነው አራት ኪሎ አለው?
አምሮኝ አራት ኪሎ እዛው አራት ኪሎ ነው ሌላ የት የት ነው አራት ኪሎ ደውልላቸው ስልካቸውን ልስጥ
እሺ
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት ዘጠና አምስት ዘጠና አምስት ሰባ ሰባ አሁንም ሰባ ሰባ አዎ አራት ኪሎ አም- እሺ አራት ኪሎ አምሮኝ አለ አይደል?
አዎ እሺ አደባባዩ ጋር ነው ወይ?
ደውልላቸውና እነሱ የት እንዳለ ይነግሩሃል እሺ